ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ዳግም ደሳለኝ አዎ፣
ከአሪፍ ነበር የምደውልሎት።
እሺ።
አሪፍ ፓስ POS machine ኦትን ላለፉት ተከታታይ ጊዜያት እየተጠቀሙት አይደለም እና በ POS machine ኑ ዙሪያ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
አይ ምንም የለም። ያው ተጠቃሚ ምን ነው አሉኝ?
የሌለው ተጠቃሚ ነው የሌለው።
እንጂ ምንም ችግር አላጋጠሙትም።
አዎ፣ እሺ የእርስዎን ስም ማን እንበል?
አብዲ
አብዲ ነው ያሉኝ?
አዎ፣
ማን አሉኝ? ድምጾት እየተቆራረጠ አብዲ፣ ስለሆነ አብዲ።
ይቅርታ።
አዎ።
መስመር ላይ ያሉ ምን አልሽኝ?
እ፣ የእርስዎን ስም ማን እንበል?
አብዲ አብዲ እሺ። እሺ ማንኛውም ችግር ካጋጠሙት እ፣ ዘጠና ሶስት አምስት ላይ በማንኛውም ሰዓት ላይ መደወል ይችላሉ። እሺ እናመሰግናለን። መልካም ቀን